ጤና ይስጥልኝ ቢጫ ኢትዮጵያ ራሄል ነኝ። እባክዎት የምንለግሮት
ማሽን ግራፍ መግዣ ማሽን ተበላሽቶብን ሲቀዳበት አረፋ ሆኖ ነው የሚመጣው። እያስቸገረ ነው።
እሺ ቲን ናምበር አለው። ቲን ናምበሮት ንገሪ።
ያው አዎ ዜሮ ዜሮ
እሺ ሰማንያ ሶስት
እሺ ዘጠና አራት እሺ ሀያ ሁለት ሰባት ሰባት
ጎልደን ፕላስ ሆቴል ነው።
ያው አዎ የት አካባቢ ነው ያሉት?
ጳውሎስ ጳውሎስ መድኃኒዓለም ንገሩኝ። እሺ ስሞትን ንገሩኝ። ማን ልበል?
እ እ ስም ስም ንገሩኝ። ማን ልበል? የእርስዎ ስም okay ያው አብርሃም የአባት ስም
ታደሰ
አሁን የደወሉበት ስልክ ቁጥር ልያዘው
ያው አዎ
ደንበኛችን ለሚመለከተው አካል አስተላለፍ ሲሆን በሁለት ሰዓት ውስጥ ይስተካከሉታል። ግልጽ ነው።
እሺ እናመሰግናለን።
እሺ፣ ሌላ ምረዱት ነገር አለ?
አይ አይ የለም አመሰግናለሁ።
ስለ ደወሉ እናመሰግናለን። ስለ መስተንግዶ ያሉትን ሀሳብ አስተያየት አሁን ከሚሰሙ ድምጽ በኋላ አስቀምጡ። መልካም ጊዜ።
እሺ አመሰግናለሁ።